ጤና ይስጥልኝ። አሪፍ መቶ ምን ልርዳው?
ጤና ይስጥልኝ።
እግዚአብሔር ይመስገን።
ትላንት ደውሎ ነበረ በናትሽ የሆነ ብር ልኮ እስካሁን አልገባኝም።
ከምን ወደ ምንድን ነበር የላኩት? በመያዝ ሲቢ ብር ወራ ኩዊክ ብር ወደ ኪክ ብር ስንት ብር አዎ፣ ነበር በ- ያስገቡት?
ሁለት መቶ ሀምሳ ብር
እሺ
እናቴ ቴሌግራም ላይ ልካለሁ screenshot ኡ።
screenshot ኡን ልከዋል ቴሌግራም ላይ እኛ ጋር።
አዎ እሺ ማን ነው ስሞት? ስሞትን ልቀበሉት?
አዎ፣ መሐመድ አብድል ሀጂ
መሐመድ አብድላይ
ሀጂ ሱልጣን ይላል ስልክ ሱልጣን ቁጥር ሱልጣን በዚህ በደወሉበት ስመዝግብ ደመያች አ- አ- አይደለም አይደለም ዜሮ ስምንት ዜሮ ስምንት ሀያ ስድስት ሀያ ስድስት
ዘጠና አምስት ዘጠና አምስት ዜሮ ስምንት ዜሮ ስምንት
የቴሌግራም ስም ሱልጣን ነው። ሱልጣን መሐመድ አይደለም።
ሱዳን ሱዳን ነው የሚለው አዎ።
ቴሌግራም ስሙ ላይ።
አዎ አዎ።
እሺ ደንበኛችን ይታይሎታል። መቼ ነበር ያስገቡት ብሩ?
አ፣ የዛሬ አራት ቀን በፊት እ፣
እም፣ ከአራት ቀን በፊት
አዎ እ፣ ቀኑን ያስታውሷል በ- በ- በትክክል ምን ቀን እንደሆነ?
ቀን ቴሌቪዥን ተቆራ
እም፣ ቴሌቪዥን ምን- ሄዲያ አብጫ ቴሌቪዥን ቆይ ቀኑ ቀኑ ነገር አለው። ቆይ ትንሽ እሺ እሺ
ሂድ እም፣ ቀኑ እም፣
ቀኑ አራት ቆይ ቆይ ምናምን ትንሽ እሺ እየጠበቅኩት ነው መስመር ላይ።
ቀኑ እ፣ ሀያ ዘጠኝ አራተኛ ወር
ሀያ ዘጠኝ አራተኛ ወር
አዎ ሰባት ሰዓት እሺ፣ ዘጠኝ አሳውቀው ደቂቃ።
ነበር ከዚህ በፊት እኛ ጋር ደውለው እ? አዎ ትላንት።
አሳውቀው ነበር።
አዎ ትላንት እሺ እኔ ለሚመለከተው ክፍል አስተላልፍ
አዎ
ይሎትና እንደውልሎታለን።
እሺ እሺ እሺ ሌላ ምረዳውት ነገር አለ?
ምንም ነገር የለም እሺ ስለደወሉ እናመሰግናለን። አገልግሎቱን ላይ ያሉትን ሀሳብ አስተያየት ከሚሰሙት በጣም እንኳን አስገብተን እሺ።
መልካም ቀን ይሁንልዎት።
በጣም አመሰግናለሁ እሺ እሺ እሺ